ጤና ይስጥልኝ ሁሉ ስፖርት ባኮ የምንረዳው
hello ሁሉ ስፖርት ነው ባኮ የምንረዳው
ስለ ብር ብር ብር ወደ ሁሉ ስፖርት አዘዋውር ብዬ ሁሉ ስፖርት አልደረሰም። ቴሌ ብር በቴሌ ብር ቆርጧል።
ከቴሌ ብር ላይ ቆርጧል።
አዎ መች ነው እንደዛ ያደረጉት?
ቀጣይ ቀጣይ ሳም- ቀጣይ ሳምንት ነው።
እሺ ከቴሌ ብር የተላከሉትን message በቴሌግራም ይላኩልን።
በቴሌ ብር የተላከሉትን message በቴሌግራም ይላኩ።
በ- በቴሌግራም አዎ ቁጥር ያዙኛ እኔ ቴሌግራም
እሺ ልይ እስኪ ምናልባት አጠፍቼ ይሆናል።